hello hello አቤት ሰላም ነው እንዴት ነሽ? እግዚአብሔር ይመስገን። እንኳን ወደ ሻሸመኔ ከተማ የነጻ ስልክ ጥሪ በምክል በሰላም
እሺ፣ አገልግሎት ከቴሌ ነው የምደውለው እኔ።
ከቴሌ ነው።
አዎ፣ አገልግሎት እየሰጠልን አይደለም። ሰማንያ አንድ ዜሮ ሁለት ተቋርጦብናል ብላችሁ complain አድርጋችሁ ነበረ።
አዎ
ይሰራል እኮ አሁን አሁን ይሰራል። ቅድም ነበረ።
የለም የተበላሸ አዎ እንትን እያለ ነበር፣ እየመለሰ ነበር።
ዜሮ ዘጠኝ አስራ ስድስት ቤት ያንቺ ነው የደወላችሁበት?
አልደ የኔ አይደለም። አስራ ስድስት አዎ የባለሙያ ነው። የመ- ዜሮ ዘጠኝ አስራ ስድስት አስራ አንድ ዜሮ አንድ አስራ አዎ አንድ አዎ አዎ፣ እዚህ የምትሰራ ነው።
አለች አብራሽ።
አሁን ወጥታለች።
በቃ እኮ ስለዚህ መስራቱ ታውቃለች ማለት ነው።
አለ- ኃላፊዬ ናት፣ እነግራታለሁ። እምቢ ብሏት ነበር እሷ ቅድም እየሞከረች ነበር።
ሰራም ተብሎ እኛ ጋር ሪፖርት ተደርጎ እነግራታለሁ። እሺ እሺ እሺ እሺ፣ እናመሰግናለን።
እሺ